Hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ?
አምቡላንስ ፈልገን ነበረ እህቴ።
okay ከየት ወዴት ነው የፈለጉት?
የት ነው የፈለጉት አባዬ? መሳለሚያ መሳለሚያ የግል ወጌሻ መሳለሚያ።
okay የግል ወጌሻ አሁን ያሉት የት አካባቢ ነው?
አሁን ሰሜን ሆቴል ሰሜን ሆቴል አካባቢ ነው።
አዎ ሰሜን ሆቴል ዝቅ ብሎ ከአቢሲኒያ ፊት ለፊት እሺ የግል ወጌሻ ነው ወይስ ክሊኒክ ነው?
ወጌሻ ነው ጋሼ። ወጌሻ ወጌሻ ወጌሻ okay ምን ሆኖ ነው?
እ ምን ሆኖ ነው?